ጤና ይስጥልኝ።
እግዚአብሔር ይመስገን።
የድሬዳዋውን ነው standup comedy ውን okay፣ ለመመዝገብ ፈልገው ነው። እሺ፣
እ ለመመዝገብ ነው።
ለምን ምን አልሽ?
ለመመዝገብ ነው ቦታ ለማየት።
አ አ አ እሺ፣ መደበኛ ከሆነ 300 ነው፣ VIP 500 ነው፣ ተማሪ ደግሞ ከሆናችሁ 200 ብር ነው።
አይ ባልና ሚስቶች ነን።
እሺ፣ ስሞትም አለበት።
VIP አድርጊልን አምስት አምስት መቶ እሺ፣ የእርሱን ዳይኬ ስም ዳይኬ ያንተዋል እ
ማን ልበል? የእርሱን ስም ኤርሚያስ ተሾመን
ስልክ ሊያዝ አቶ ኤርሚያስ 09
ዘጠኝ አስራ አምስት 15 ሰባ አምስት 75 አርባ ሁለት ሰባ ሶስት
42 ምን አሉኝ?
ምን አልሽኝ እናት?
መዝግብ ያለው account ልላክሎት በ transfer ማድረግ ይችላሉ። የዕለት ዕለትም ከፈለጉ ደግሞ አዎ የሁለት ሰው የሁለት ሰው በአንዴ መክፈል ይችላል። አዎ በዚህ ምዝገባ አዎ አዎ አዎ
ላኪልኝ። ንግድ ባንክ አዎ ንግድ ባንክ ነው ያለን።
አዎ ላኪልኝ።
እሺ መልካም ቀን፣ ሰላም ዋሉ።
የድሬዳዋውን ነው እሺ።
አዎ አባቴ።
አይ እንገት አይ ድሬዳዋ አይታወቅም።
ብቻ ነው ያለን ለጊዜው።
እሺ እሺ እሺ፣ ሰላም ለመሰግን መልካም ቀን።
እሺ